ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን። ባንክ ዩቲዩብ ነው።
ለምን መዝገብ ፈልጌ ነበረ።
ይቻላል። ስሞትም አልበል።
ዋጋውን ፈል ዋጋውን ለማወቅ ነው ውድ።
እሺ ስሞትን አይነግሩኝም?
እሺ ኤልሳዳይ ኤልሳ ኤልሻዳይ።
አ
እሺ ኤልሻዳይ ማን?
አበራ
ስልኩን ይነግሩኛል?
ዜሮ ዘጠኝ አርባ አምስት እሺ አስራ ስምንት እሺ ሰማንያ
እሺ ሰማንያ
ሰማንያ አንድ አይ ሰማንያ ሰማንያ ድጋሚ እሺ ከየት አካባቢ ነበር የደወሉልን?
ሀያ ሁለት
እሺ ማስታወቂያውን ከምን ላይ ነበር ያዩት?
ኢንስታግራም ላይ
ኢንስታግራም ላይ ነው ያሉት?
አዎ ኢንስታግራም ላይ
እሺ በአካል ነው ኦንላይን ለመማር ያሰቡት?
በአካል
እሺ ኮርሱ የሶስት ወር ኮርስ ነው።
እም፣ ለወር- ለወር ከአስራ አምስት ቀን ያህል በሳምንት ሶስት ቀን በ class እየገቡ ሀያት በሚገኘው ተስፉ ሲኒማ አዳራሽ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው class ኣቸው።
እም፣ ለአስራ አምስት ቀን ደግሞ assignment የሚሰሩበት ይሆናል። ለአንድ ወር ደግሞ final ቪዲዮ ሰርተው የሚመረቁበት ይሆናል።
እሺ የት አካባቢ ነው ያልሽኝ?
ሀያት ተስፉ ሲኒማ
ሀያት አ
እሺ ዋጋው ስንት ነው?
በ credit hour ሰባት መቶ ሀምሳ ብር ነው።
እም፣
አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ሀያ ማለት ሀያ credit hour ነው የምንሰጠው
okay። ስለዚህ አንድ ላይ ስንት ማለት ነው? አልገባኝም ግን ከአስራ አምስት ሺህ ብር።
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
እሺ